ጤናስጥልኝ ኢትዮጵያ ድረስ ነኝ። ዋኮም ድርጅት እንዴት ነሽ? የድራፍት ማሽን በረዶ አልይዝም ብሎኝ ነበረ።
እሺ ደንበኛችን BGI ID ዮትን ያገኛል።
እ BGI ID ዮት እ ልንገርሽ ሰማንያ ስድስት ሰማንያ ስድስት አስር አ- sorry አስር ሰማንያ ስድስት ስምንት
እሺ መስመር ላይ ጠብቁኝ ደንበኛችን። ከቢጫ ወረቀቱን ነበር ያገኙት።
አ
እ ከቢጫ ወረቀቱ ሳይሆን እ
በጽሁፍ መልእክት የተላከሉትን አላዩትም ነበር?
ይሄ message ኡ ደ- ቤት አ።
ቤት ወጥቶ ተመዝግቧል ምናምን የሚለውን አዎ እሱን ል- ላክልሽ ልንገርሽ።
አዎ እሺ ንገሩኝ።
እሺ ቆይ አንዴ ዘግቼ መልሼ ነው የምደውልልሽ።
ችግር የለውም ደንበኛችን ይችላሉ።
እሺ